Hello,
hello hello.
አቤት አቤት ሰላም ጤና ይስጥልን።
ሰላም ይመስገነው ምንድን ነው ቴሌዊን በየጊዜው በየጊዜው text ይላካል እና ምኑ ለዛ ግልጽ ስላልሆነልኝ ለመጠየቅ ብዬ ነበር እሺ የቴሌዊን ደንበኛ ስለሆኑ በየቀኑ ቲኬት ያገኛሉ። በሚገባለት ቲኬቶች እድሎችን ሲሞክሩ ሽልማት ያገኛሉ።
እንዴት ነው እንዴት ሽልማቱ እንዴት ነው ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት አዎ።
ቁጥር ላይ ለመጫወት ያለ ጥያቄና መልስ የእድል ጨዋታ አለ። እድሎችን ሲሞክሩ ሽልማቶችን ያገኛሉ።
okay ስንት ኮከብ ስንት ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት አዎ።
እም፣ እሺ መጫወት ይችላሉ። አዎ፣ ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እ፣ ከዚህ በፊት ገዛው ይሄ መቶ ስልሳ ምን አለ ምናምን ይላል ትኬት አሉት ባሉት ትኬቶች እድሎትን ይሞክሩ። ከሰላሳ ቀን በኋላ ስለማያገለግል እድሎትን ይሞክሩበት። ትኬት ብዙ ስላለ ኮከብ ዘጠኝ ሰማንያ አምስት አዎ፣ መሰላል ብለው ደውሎ እድሎትን ይሞክሩ የሚለውን ነው የሚጫወቱበት በትኬት።
እሺ thank you መልካም እድል ይሁን።
እሺ
እሺ